እሺ እደውል ኧረ ቆይ hello ሀይቱ hello hello አቤት hello አልወጣም
ሰባ አርባ ሁለቱ
እ እ
ከገበሬ
አዎ አልወጣብህም ይሄው የለም እኔ ላይ የለም አልወጣ ብሩክ እኮ ነኝ እኮ ብሩክ ነኝ አ
okay
ኦኬ ብላ
እሺ እሺ ቆይ አንዴ እደውልልሃለሁ